ሄሎ ሄሎ፣ ሰማንያን ሰማንያ ስንት ላይ አሁን ደውለውልን ነበር።
አው ያው ለመዛን ነበር ከስንት ጀምሮ ነበረማ
ከሰባ አምስት ሺህ ብር ጀምሮ መግዛት ይችላሉ። የአንዳንዱ ዋጋ ሰባ አምስት ሀምሳ ብር ነው።
አ minimum መግዛት የሚችሉት መቶ አክሲዮን ነው፣ ሰባ አምስት ሺህ ብር ማለት ነው።
እሺ የት ነው branch ኣችሁ ያለው?
እ ሶስት ቢሮዎች አሉን፣ ቦሌ፣ ገርጂና ልደታ አለን። የት አካባቢ ነው ያለት እርስዎ?
እኔ ላፍቶ አካባቢ ነው ያለሁት።
እ ላፍቶ ከሆኑ ወይ የቦሌ ወይ የልደታ ነው የሚቀርቡት።
እሺ እሺ፣ አመሰግናለሁ።
እሺ፣ እሺ ስሞትም አልበል።
አንዱ አለም አንዱ አለም እሺ መቼ ይመጣሉ ወደ office ኣችን?
ቢያንስ ከአንድ ከአምስት ቀን በኋላ
እሺ የሚቀጥለው ሳምንት ማለት ነው።
አ እሺ እሺ። ምን ላይ ነበር ማስታወቂያችን የሰሙት?
አሁን አይ ሬዲዮ ላይ ሰምቼው ሬዲዮ ላይ። እሺ አዎ።
እሺ፣ እሺ። መልካም ጊዜ ነው። ለውጥ እሺ